ስለማኒ ባባ
ሄሎ ጤና ይስጥልን።
ተናስተን እግዚአብሔር ይመስገን። ሰላም ነሽ?
እግዚአብሔር ይመስገን።
እንትን ፈልጌ ነበር። ሄሎ
ምን- ምን ልርዳዎት አባት?
መተማመንና ብድርና ቁጠባ
መተማመን።
እ፣ ብድርና ቁጠባ
እሺ ይጠብቁኝ አንዴ መስመር ላይ።
የት አካባቢ ነው? እሺ እሺ እሺ ላውጣሉት አንዴ ይጠብቁኝ።
እሺ
መተማበ- መተባበር ነው አይደል ያሉኝ?
መተማመን መተማመን።
እ፣
እሺ ይጠብቁኝ። መስመር ላይ ነው አባት።
አ ቦሌ ብራስ ሆቴል ጀርባ ነው የሚገኙት ከቶታል ማደያው አጠገብ ምን አልሽኝ? ምን አልሽኝ?
መተማመን ሄሎ።
ማይክሮ ፋይናንስ የሚገኙት አ አዎ ቦሌ ብራስ ሆስፒታል ጀርባ
ምን ሆስፒታል? ቦሌ ሄሎ ሄሎ ሄሎ ሄሎ ሄሎ